አታንሹማ ወይኔ የኔ እየደወለ
ሄሎ ሄሎ፣ ሰላም ጤና ይስጥልኝ።
ሰላም ነው።
ከችፕችፕ ነበር ደውሎት።
እሺ ትንሳኤ ኖት?
አ ችፕችፕን ይጠቀማሉ ይጨርሳል።
አ
okay። ስለ ችፕችፕ አንዳንድ ነገር ጠይቆት ነበር። መስተካከል ያለበት ነገር ካለ ቢያሳውቁም።
አይ ምንም የለበትም እስካሁን።
ምንም የለም። product ኦች አዎ።
እንዴት ነው? quality ያቸውን ጠብቀው ነው የሚደርሱት? በሰዓት ነው የሚደርሰው? እንዴት ነው ያለው?
አ arrival ላይ ትንሽ አዎ time ይዘገያሉ እንጂ ይዘገያሉ። okay ትንሽ ነገር አዎ።
እናስተካከላለን። ሌላስ ይሄ product ቢጨመር ብለው የሚያስቡት ነገር ካለ ቢያሳውቁኝ።
እስቲ ወደፊት እንትን አለ። እስካሁን ግን እኔ ተመችቶኛል።
okay በቃ እሺ፣ መልካም ቀን ይሁንልዎት። እናመሰግናለን።
እሺ እሺ እሺ